ማን ይባላል?
ጤና ይስጥልኝ። አንድ መኪ- የሆነ መኪና አይቼ ነበር ራቫ ፎር ከሁለት ሺህ ምን ለብ-
ራቫ ፎር ማስታወቂያ ራቫ- ያለጠፋችሁት እ?
ሁለት ሺህ ስንት ነው የፈለገው?
ሁለት ሺህ አስራ ስምንት የሚል መሰለኝ ሁለት ሺህ አስራ ስምንት ላይ የለም።
ነው አስራ ስድስት ነው silver silver ነገር የኤምባሲ እሱ መኪና ነው ብሎ የተለጠፈ ያኛው ሁለት ሺህ ዘጠኝ ነው።
ነው ሁለት ሺህ ዘጠኝ አይደለም አዎ ያኛው
ያኛው ተሽጧል ሌላ ምን አይነት መኪና አላቸው
አሁን ያለን እነዚህ ናቸው። ም- ሌላ ምን አይነት መኪና ልንገርህ?
ራቫ ፎር ወይ ወይ ቱክሰን
ቱክሳን ሁለት ሺህ ዘጠኝ ያለን
እሱ ማለት ነው አስራ ሰባት አስራ ስምንት የለም አያ ሰሞኑን ይገባል ወይ ሰሞኑን ይደውሉልናል።
ደውዪልኝ እሺ ሲገባ ደውዪልኝ አዎ ልገዛው ነው